ጤና ይስጥልኝ ቅድስት ቤት ቅድስት ወይ ሰማንያ ሰባት ሰላሳ ሶስት
ሰላሳ ሶስት ምን ሆነ ሰማንያ ሰባት ሀያ ዘጠኝ መጀመሪያ
ሰባት ሀያ ዘጠኝ አ- እ እና ሰማንያ ሰባት አስራ ሶስት
ሰማንያ ሰባት አስራ ሶስት
እሺ አለ ሌላ
አይ የለም። እስቲ አንዱን አውጪልኝ። ሰማንያ ሰባት ሰላሳ ሶስት እሱ ተቃራኒ ነው። አውጪልኝ።
ዚያድ ነህ አ
እሺ ልንገርህ ልቆይ አንዴ ጠብቀኝ okay ሰማንያ ሰባት ሰላሳ ሶስቱን ያጅ ታዲያ ስለጣል ብስኩቱ እንዳይሳስብ ይሸጣል ይሸጣል።
ዚያድ hello ዚያድ ኧረ ምን አለው?
hello ዚያድ ወይዬ ቅድስት።
ከበርገር ቤት ሰሜን ደመሪ የሚሄደው order ወጥቶልሃል እሺ እሺ እሺ፣ አመሰግናለሁ።